ጤና ይስጥልን። ቤስት ቤት ረዴት ነው የሚለር ነው
ትናንትና ማታው ሶስት ሺህ ትራንስፈር አድርጌ አልገባም። በናት እ
ትናንትና ማታ ሶስት ሺህ ትራንስፈር አድርጌ አልገባም።
እሺ የቤስት ቤት ቁጥር አሁን የደወልክበት ነው?
አዎ እሱ ራሱ ነው።
እሺ ጠብቅ እንጂ ቼክ ላድርግ ያ ቼክ ላድርገው፣ ጠብቀኝ።
እሺ فتح لي تليفون وقال يعني نحن نتبني في كفاك إذا كفى حد يعني هو كما تحول حيوان ما تعرف كيف هو كمان فتح لي فتح لي بس والله ما نجح انت انت راح انت راح عندنا لا انا كنت عندنا شو عندنا احنا خلاص وهذا يقول لي انا بدي انا يعني كيف انا ما اقدر ليش من في اجر كيف انا اقدر كيف اقدر
hello اه ወደ ቴሌብር account ክ ነው አይደለ?
ያ እ፣ ገብቷል። check አድርገው፣ ገብቷል።
ገብቷል
ኧረ ወዲያው ነው የገባልህ።
ኧረ ኧረ
ሳንቲም ፔዮችን አናግራቸው ወይ ዘጠና ሶስት ስልሳ ላይ እኛ ጋራ እንደገባ ነው የሚያሳየው።
መንገድ ላይ ነን፣ ግን አካውንቱ ዜሮ ነው እስካሁን።
አይ ፕሮሰስ ላይ አይደለም፣ ባላንስ ነው። ቼክ አድርገው። ሌላ አማኝ ነኝ።
ያልገባልህ የለም። እስቲ ቆይ አንዴ ጠብቀኝ። እሺ እሺ ጉራ ተገኝ አይ ጉራ አንተ ጉሽ ብላ ወላ
እ፣ ያልገባልህ የለም። እሺ እዚህ ሁሉም ባላንስድ ነው፣
ያ
ባላንስድ ነው። ሁሉም ገብቶልሃል። ቼክ አድርገው።
ሶስት ሺህ
አዎ ባል- ገብቶልሃል።
እሺ እሺ ተሰማህ ይሳረክ ድበጅሪ ላይ ሞክ ድበጅሪ ሳይገባም ገባ ያለ ነው ደግሞ እኛ ደግሞ አይደረስ ነው ደግሞ
ዘጠና ሶስት ስልሳ ላይ ደውልላቸው። እሺ
ተቆራሳልኩ ስልሳ
እሺ እሺ